Hello? Hello? Hello?
Hello?
ሰላም
ከ account ኤ ወደ ቻፓ ገንዘብ ላስገባ ሞክሬ ያ ነው።
ገንዘብ ከ account ተቆርጦታል? ገንዘቡን ከ account ተቆርጧል?
አልተ- ይቆረጣል፣ አይመጣም። ከዛ cancel ማለት እችላለሁ። ከዛ ይመለሳል። ገንዘቡ ግን ቻፓ ነው መሰለኝ system ኡ ያጋጠመው።
እኛ ጋር እንደዚህ ያጋጠመ የለም። ምናልባት betting የፈለጉበት ቦታ ይጠይቋቸው እሺ። ማለት ቦታ ላይ ይጠይቋቸው። የሆነ ችግር የለም እኛ ጋር።
እ፣ የሆነ እኮ ነው ስጋ ክርክሌማ ገንዘብ ሲ- ይቆርጣል ግን አይሄድም ወደ ሴሌብር አካውንት እኮ ነው።
የሚያወጡት እሺ፣ ማውጣት የፈለጉት
አ- አስ- አስር ከአስር ሺህ ላይ ነው ለማውጣት የፈለግኩት እና እምቢ አለኝ።
ከምን ላይ ምን ላይ ነው ማውጣት?
ከአብያ
አቪያተሮችን ደውሎ ይጠይቋቸው። ችግሩ
ችግሩ የእናንተ አይደለም?
አዎ የእኛ ሳይሆን የአቪያተር ስለ
እሺ